ሄሎ ቤት ሄሎ፣ ሄሎ። አቤት ጤና ይስጥልኝ።
አስጥልኝ።
ሚላት እባላለሁ ከዶክና ሪል ስቴት ነበር ምደውለው።
እሺ፣ ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
የለኝም።
እሺ፣ መልካም ቀን።
አይ።